ጤና ይስጥልን።
አዎ በይትላል ሰላም ነው።
እግዚአብሔር ይመስገን።
አይ የሆነ መኪና ኒሳን መኪና እንትን ላይ አይቼ ነው ቲክቶክ
ኒሳን ነኝ
እ ኒሳን ነኝ።
ሁለት ሺህ አስራ ሁለት ሆኖ ፒንካፕ ምን ኒሳን ናቫራ ነው?
እ እ ኒሳን ናቫራ
አዎ ተሽጧል። እሱ አባት
እ እ ተሽጧል። የቆየ post እኮ ነው እሱ።
okay የቆየ ነው።
አዎ ቤቱ follow ስላላደረጉት ነው እንጂ የቆየ ነው።
እሺ የስራ መኪና ምን አላችሁ? እንትን ለበረሃ የሚሆን ለእርሻ ምናምን
ሀይሉክስ
እ
ሀይሉክስ ነው አሁን ያለ እንደ ብልጋቢና ሀይሉክስ
ሃይሉክስ okay። እንትን የለም ላንድ ክሩዘር single cab ሆኖ
ሰሞኑን ሰሞኑን ይገባሉ። ሰሞኑን ወይ ይደውሉልን።
okay እሺ፣ እሺ። ወይ TLT TLT single cab እ አዎ እነሱ አሁን ላይ የሉንም። ሰሞኑን ግን ይገባሉ ወይ ደግሞ እንደውልሎታለን።
okay እሺ
እሺ አባት